ሄሎ Best Bet አዎ ሰላም ነው እግዚአብሔር ይመስገን ሰላም ነው።
አለን ይሄ የሆነ ቁዱር በዚህ ቁዱር ሳይሆን ሌላ ቁዱር ላይ እሺ Best Bet ይጫወትኩ ብር ላይ በላው ሶስት መቶ በላው እሺ ከዛ ወደ አኮ- ወደ account ኤ withdraw ሲያደርገው እሺ
account ኤ ላይ አልገባም እሺ ቤት ቤት ስልክ ቁጥሩን ንገረኝ።
ዜሮ- እ ዜሮ ዘጠኝ እሺ፣ ዘጠኝ እሺ፣ ዘጠኝ ዘጠኝ ሀያ እሺ
ዘጠኝ ሀያ ሀያ ስምንት እሺ
አርባ ሁለት ሀያ ስድስት
አርባ ሁለት ሀያ ስድስት ስንት ብር አ- ነው አልከኝ?
ሶስት መቶ መቼ ነው?
አ- በአስራ አምስት በዚህ ወር ማለት ነው በፈረንጅ በአስራ አራት በአስራ- አስራ አራት ቀኑ- አስራ አራት ቀኑ አስራ አራት ነው።
አ
እሺ እሺ ጠብቀኝ።
አይ
ይኸውልህ ሶስት እ።
መቶ አንድ ብር ማለት ነው።
አ አዎ ሶስት መቶ አንድ በቮቸር ብር ነው አዎ በ voucher ነው withdraw ያደረግከው እና በ voucher withdraw ሲደረግ Best አዎ።
Bet ሱቅ ላይ ነው ሄደ ብር መቀበል የምትችለው። Best Bet እ- ሱቅ አለ እናንተ አካባቢ?
Best Bet ሱቅ የለንም ተባበረኝ እ።
በናት እሺ ከሌላችሁ ደግሞ ወደ Best አዎ።
Bet account ተመላሽ ማድረግ ትችላለህ እና እንዴት እንደምታደርገው ልንገርህ።
እሺ account history ውስጥ ትገባና voucher history የሚል አለ።
አ እዛ ላይ start እና end date ኡን ታስተካክልና አስራ አራት አዎ።
ነው የሚለው transaction ኡና በአስራ አ- አራት አ- አድርገውና አ search ስታደርገው voucher code ይሰጥሃል።
እሺ voucher code ኡን copy አድርግና አ እ፣ deposit የሚለው ውስጥ ትገባና voucher ላይ መልሰህ code ኡን deposit አድርገው። እሺ አ- አንቺ ላይ አርገሽኝ ት- ይሄን እ።
ስለማላውቀው እኛ ትተባበረኛለህ እኛ ማድረግ አንችልም፣ account ኣችን ውስጥ መግባት ስለማንችል እሺ እ፣ እሺ ቴሌግራም ላይ አዋራንና አ በ voucher withdraw አድርጌ መመለስ ፈልጌ ነው ብለህ ጻፍልኝና አዎ።
step ኦቹን ከፎቶ ጋር ልላክልህ። እሺ እሱን እየተከተልክ አ ታስገባለህ።
በዚህ በዚህ ቁጥር ነው ቴሌግራም አንቺ ላይ አይደለም አይደለም፣ ቁጥር ልስጥ አ ዘጠኝ አ ዜሮ ዘጠኝ ዜሮ ሶስት
ዘጠኝ ዜሮ አርባ አራት ቆይ እ ምን አልሽኝ?
ዜሮ ሶስት
ዜሮ ዘጠኝ ዜሮ ሶስት አርባ አራት
አ ዜሮ ዘጠኝ ዜሮ ሶስት አርባ አርባ አርባ አራት አርባ አራት ሰላሳ ሰባት ሰላሳ ሰባት አርባ ሰባት
አርባ ሰባት በጣም በዚህ ቁጥር አመሰግናለሁ።
ላይ ማነው ስምህ?
አብዲ ቹቤ አብዲ ጩቤ ነኝ ብለህ ጻፍልኝ። እሺ ከዛ ልክልሃለሁ።
አየ አየ ይቴ አየ እሺ እሺ መልካም ምሽት።
አየ እሺ አየ አየ